hello hello ጤና ይስጥልኝ።
ክሪሚስቶን አ ምን ልርዳው?
አክሲዮን ለማግዛት ነበር።
አክሲዮን ለመግዛት አዎ
ለማን? ለአንተ ነው ወይስ እ
hello፣ ቤተሰብ ወላጅ የለም?
አለ አ ጠይቅ ተብለህ ነው?
አዎ እሺ ምን ልንገርህ?
ስለ ስለ አክሲዮን ምናምን ስለ አክሲዮን አዎ አዲስ አበባ ናችሁ ወይስ ክፍለ ሀገር?
ክፍለ ሀገር ነን።
ክፍለ ሀገር የት አካባቢ?
ደቡብ ሱዳን ነን።
እ ደቡብ ሱዳን እየቀለድክ ነው?
ኧረ አውቄ ነው። አሜሪካ ነን።
የት አሜሪካ አሜሪካ ግቢ ነው?
ኧረ አጥር ግቢ
ይኸውልህ ሰማኝ፣ እ ይሄ የቢሮ ስልክ ነው። ስልኩ እሺ።
ይዘጋል ታውቃለህ? አ?
አዎ የውሸት ከተደወለ ስልኩ ይቆለፋል። ድጋሚ ልደውልበት ብትል አይሰራም።
እሺ ይሄን ታውቃለህ ከዚህ በፊት?
አላቅም።
አሁን ለአሁኑ እምርሃለሁ። ሌላ ጊዜ ግን እንዳትደውለሽ።
እሺ አንዴ ከዘጋሁብህ ድጋሚ ማናገር መደወል አስችልም፣ እሺ አይቻልም። እሺ እሺ ለአሁኑ ይቅርታ አደርግልሃለሁ፣ ችግር የለውም። ሌላ ጊዜ ግን እንዳትደውል።
እሺ እሺ ቻው።
ቻው